ጤና ይስጥልኝ አልፌ ሰምራች ነኝ። እባክዎ ምን ልርዳው?
ጃምቦ ቤት አይደለም እንዴ?
እ ምን አሉኝ?
ጃምቦ ቤት
ጃምቦ ቤት አይደለም፣ አሪፍ ቤ ነው ይሄ።
አሪፍ ቤ አዎ፣ አሪፍ ቤ ማለት ነው። ጃምቦ ቤት ላይ እሺ፣ በአሪፍ ቤ ጎ- ሞልቼ እሺ።
ዘጠና ብር እዛው አየር ላይ ቀለበ ቀረብኝ ማታ።
እ ወደ ጃምቦ ቤት አዎ ስንት ብር?
ዘጠና ብር
ዘጠና ብር። ወደ ቴሌ ብር ነው አዎ
withdrawal ላይ ያደረጉት?
አይደለም እ deposit።
depo- deposit አድርጌ ከዛ ኔትወርኩ አንዴ ወጣ። ከዛ ስገባ account ውስጥ ምንም የለም።
እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
ነስረዲን
ምን አሉኝ?
ነስረዲን ነስረዲንማ
ነስረዲን አብዱሽኩር እ
አብዱሽኩር አይሰማም።
ይሰማል ይሰማል። እ ስልክ ቁጥር ቴሌ ብር የሚጠቀሙበት።
ዜሮ ዘጠኝ
እሺ፣ ስልሳ ሁለት
ስልሳ ሁለት ሀምሳ አንድ ሀምሳ አንድ ሀያ ስምንት ሀያ ስምንት
ሰማንያ ሶስት
ሰማንያ ሶስት ስልሳ ሁለት ሀምሳ አንድ ሀያ ስምንት ሰማንያ ሶስት አዎ ነስረዲን አብዱ ሽኩር።
አዎ እሺ አሁን በምነግረው ስልክ ቁጥር እ message ኡን screenshot አንስተው ይልኩልናል አዎ አለኝ። message ኡን screenshot ልቃ በምን ነው የምልቀው?
በቴሌግራም ቁጥሩ አሎት የለኝም።
የያዙ ልንገሩት እሺ
ዜሮ ዘጠኝ ዘጠና ሁለት
እሺ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት
አንዴ ድገሚልኝ።
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት